sobie Teferiku. Hello?
Hello አቤት። ሜላት ይቅርታ። ሜላት ማግኘት እንችላለን በስልክ?
ሜላትን እሺ ከቤት ቤት ነበር እና የለም።
ይቅርታ። Hello? ሜላት በጣም ይቅርታ። እንዴት ነሽ? ሰላም ነው?
ችግር የለም። ሰላም ነው።
አለን። አሁን check ላድርግልሽ ወይስ ይመችሻል? ያው እ፣ ላሳይሽ ነበር እንዴት እንደምትገቡ ምናምን።
አዎ ይመችሻል?
አዎ
በቃ ሲመጣ ክፍት ነው አይደል? እንዴ እስኩ
አዎ አዎ
ፋይናንሶችን አዋራሻቸው እንዴ ቅድም
አዎ አዋርቶች Okay፣ accept በይኝ እስኪ ሲመጣ። እሺ እሺ እሺ እሺ እሺ
So አሁን እንደዚህ login ስትዪ ማለት ነው እዚህ ጋር የላክልልሽን ነው የምታስቀምጪው። እሺ ለምሳሌ አሁን በ agent ሽ መግባት የምትፈልጊ ከሆነ የ agent login ብለን የሰጠንሽን ነው የምታስገቢው። በ cashier ከሆነ መግባት የምትፈልጉት ደግሞ የ cashier login ብለን የጻፍናቸው አሉ አይደለ? ለምሳሌ አሁን ሜላ ጭሮ የሚለው user ብለን የላክነው የ agent ሽ መግቢያ ነው ማለት ነው። So እሱን አጠቃላይ እንደ እንደ ላክንልሽ ምንም ነገር ሳትለውጩ ነው copy paste የምታደርጊው ማለት ነው። ለምሳሌ ቪዲዮውን ካየሽው ሙሉ እሱ ራሱ ያብራራልሻል እና አዎ አዎ ቀን ሞክራችሁት ነበር እንዴ? ቀን ሞክራችሁት ነበር?
አይ አልሞክርም።
ለምሳሌ የ cashier ዋ account ነው login ያደረገበት ማለት ነው።
አዎ
ያው እዚህ ጋር ብሩ ምናምን ስለሚመዘግበው እዚህ ጋር የ deposit ኡ ምናምን እዚህ ጋር ደግሞ የትኬት የምትቆርጥበት አለ አይደለ?
አዎ እሱ ነው የሚመዘግብላት ማለት ነው። እስኪ የዛኛውን ሞክረውማ
ወጣ
agent ኡ ትንሽ ለጊ agent ኡ password ኡን እቀይርልሻለሁ። እሺ አርጌስ የሚገባ አይመስለኝም፣ ግን የ cashier ኡ እንደዚህ ነው የሚገባው ነው አዎ የ agent ኡ ነበር አሁን ቢያለኝ የ agent ኡን እምቢ ያለሽ አንቺ ማለት ነው።
አዎ አዎ በቃ password ኡን reset አስደርግልሻለሁ።
እሺ ችግር የለውም እሱን። ግን ይሄኛውን ይሄዳልና ጠዋት ይልክልሻል ልጁ።
ጠዋት ነው የሚልክልኝ የዛን አዎ የ agent ኡን አሁን ሪሲት እና እናስደርገውና ሪሲት ተደርጎ ይላክልሻል ልክልሻለሁ። ችግር የለውም።
በቃ እሺ ጠዋት ይላክልኝ ግን አለ በቃ እሺ እሺ እናትሽ እሺ እሺ
సంఖ్య వీళ్ళమ్మా ఆ. ఆ. ఫిగర్ ఇవ్వు. ఫిగర్ ఇవ్వు. ఫిగర్ ఇవ్వు నాకు. అయితే కాల్ చేసుకో. ఇంకా ఒకటి చూసుకో.